ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ west 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ dot org በቀጥታ መከታተል ይቻላል። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ቅዳሜ ህዳር 4 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ አንድ ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶልዶ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ቅዳሜ ህዳር አራት ቀን 711 ቀናት አለፋቸው። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በዛሬ የኪነ ጥበብ ዝግጅታችን ከተለያዩ ገጣሚዎች የቀረቡ ግጥሞችን አቅርበን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
ምድርና ባህር ሰፈር የለበሰው ምንስር ይገኛል ብዕር የማያውቀው ምን አለ እንደምን ሁሉን አባት የደስታ ሞጋት የድጉ ወጣት ምን አለ እንደምን ኃይለኛ በረኛ ለወደደው ፈዋሽ ለጠላው መርዘኛ እሳት ድንቁርና በሽታ እንዲጠፋ ብዕር ነው ሕይወቱ የመኖሩ ተስፋ ልባንጎልን ቀዶ ሕይወትን የሚያድን የብዕር ውጤት ነው የሰው ልጆች መድን። የዓለም ምስጢር ገላጭ ብዕር የተዘባቢዮ የጥፋት መቃብር ምድርና ባህር ጠፈር የደበቀው ሚኒስትር ይገኛል ብዕር የማያውቀው በብዕር በኮ ዶቴ የከበረው ታሪክና ጊዜ እስቲ ይመዝምረው ለጦርነት ማት አጋጦ የሚፈጠው የሱስም የሰላም አዛዡ ብረው ብዕር ያከበረው ብዕር ያዋረደው ብዕር ያወደመው በብዕር የዳነው ምን ያህል ይሆናል ያለም ቁጥሩ እስቲ ባውቁ እንደሆን ሳትፈሩ መስክሩ የዓለም ምስጢር ገላት ብዕር ብዕር ብዕር የጥበባትዮ የጥፋት መጣት ምድርና ባህር እፈ የደበቀው ምን ምስጢር ይገኛል ብዕር የማያውቀው መድኃኒት ማይጠፋ ለግልጽ ጉዳቱ ይበልጣል ጠቃ እንጂ በክቡር መውጋቱ ያለምንም ሕጎች የሚያጠያይቀው የፍቅርን ጥላቻ አፍቃሪው ፍቅር ነው። የብዕር ሮኬት ወጥቶ ተወርብሮ አፈር ይዞ መጥቷል ጨረቃን ኮብትሮ ብዕር የማያውቀው በዓለም ምንም የለም። የዓለማት ያጠፋ ይኖራል ዘላለም
ስለማይረዱ ማንነታችን ከስራቸው ይልቅ ያምናሉ
ኡፍ! በብር የሚታገል ለብር የሚታገል አድርባይ ልክስክስ ያን ያን ትውልድ አውግዝ። ዝም ብሎ ይቀመጥ፣ በጭራሽ አይተምስ። ገና ከጅምሩ በፍርሃቱ ታጥቦ ከአመፁ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት ብቃት አይኖረውም። ኢህአፓን ለመውቀስ ትውልዱን ለማውገዝ ባላየው አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ። የነበረው ያለ ያልነበረ እንጣጣል። የዛን ትውልድ ታሪክ ይፍቃል ይልጣል። በህዝብ ልጆች ደም እጅጉን ዘፍዝፎ ኢህአፓን ይወቅሳል። የሰፋዎች ጫማ የወያኔ ቀፎ ኡፍ! አይ ዘመን አይ ጊዜ ሁሉን እኩል አዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደ ልቡ እንደ ልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ገፍቶ በያዘው ደረሰኝ ያን ትውልድ ያወግዛል ነጻነት ላይ ያገኝ የነበሩት ያውሩ ያሉት ይመስክሩ ያመጡን ችቦ ለኩሶ ያበሩ ያልነበረ አውራ ትውልዱን አያርክስ ይህ የኢሰፓዎች ጫማ የወያኔው ልጆች ልብስ ኡፍ! ያልነበረ አውራ ፍጹም አይናገር በደም የወረዛ የዲያብሎስ ወም ገና ከጅምሩ በፍርሃቱ ታጥቦ ከአመፁ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት አይኖሮም ኢህአፓን ለመውቀስ ትውልዱን ለማውገዝ ያልነበር አውራ በጭራሽ አይተንፍስ
ያቅታል እንጂ ቁም ነገር መስራት በጣም ቀላል ነው። ሰውነት ማማ
ያቅታል እንጂ ቁም ነገር መስራት በጣም ቀላል ነው። ሰውነት ማማት
ያ ትውልድ ይነገርለት። የወጣትነት ማለት የልጅነት ዘመኔ ትውስ ሲለኝ እንዲያው ሚዛናዊ የሆንኩ እየመሰለኝ ነው መሰል ከቶ እያንዳንዱ አዲስ ትውልድ በዘመኑ ለሀገሩ እድገትና ለወገኑ ኑሮ መሻሻል ሲል እንደኛው ዘመን ትውልድ ይወጣ ይወርድ ይሆን የሚል ጥያቄ ለራሴ ያቀርባለሁ። ግን በሀገራችን ያሁን ቀደም ወጣት ትውልድ እንዲህ ነበር፣ ወደፊትም የሚቀጥለው እንደዚያው ነው ለማለት የሚያበቃ መረጃ ያለ አልመሰለኝም። ቀደም ሲል የነበረውንም ሆነ የተከተለኝን ትውልዴን ትውልድ ሳቴን አንደኛው ጊዜ እሳት ተውሃ መሆኑ አይሰማኝም። እርግጥ ነው የተፈተነ የአባት እናት ታሪክ አለ። ዳሩ ግን በየእርከኑ ስለ ወጣትነት ዘመንና ስለ ተከናወኑ የወጣት ታሪኮች ብዙም አይነገርም። ተረካቢ እንደመሆኑ መጠን ለራሱ ጥቅምና እድል ሲል በማህበረሰብ ውስጥ ባሉ አዋቂዎች እየተመራና እየተደገፈ ያደረገውን ትግል ላለማጋነን ተፈልጎ ይሆን? እንዲህ ከሆነስ ያ የኛ ትውልድ በዚህ ተፈርጆ ለራሱ ጥቅም ሲል ቢታገል ምን ያስደንቃል በሚል ተፈርዶበት ይሆን? በትረካውና በበዛው መጣጥፋችን ውስጥ ለዝግር እንኳን የማይበቃው ያ ትውልድ ልዩ ነበር ብዬ ነው እኔ ማምነው። መልካሙን አኩሪ ታሪክ ለመረከብ ብቻ ሳይሆን ማህበራዊ ጉድፎቻችንን እና የሀገራችንን ኋላ ቀርነትም አስወግዶ ለኢትዮጵያ በዓለም ደረጃ የሚገባትን ቦታ አረጋግጦ ለማስረከብም ነበር ህልሙ። የብሔር ብሔረሰቦች እኩልነት፣ መሬት ለአራሹ ህዝባዊ መንግስት ሲል ትልሙ ከሱ ምድራዊ ህይወት ባሻገር ለመጪው አእላፋት ዘመናት የብሩህ ቀንን ተስፋ የሚመኝ ትውልድ ነበር። ለዚያ ትውልድ ታሪክ በተረካቢነትና በአስረካቢነት በአንዴ ሁለት ግዙፍ ኃላፊነቶች ጥሎበት አልፏል። ምናልባት ትልቁ ችግሩና እስካሁን ያስኳተነው የሁለቱን ሚዛን ቶሎ በጊዜው አለማግኘቱ ሊሆን ይችላል። ይህን ሳስብ የሶቪየት ህብረት አወዳደቅ፣ ፕሪስትሮይካ፣ ግላስኖስት የሚሉት አይነት ወጣሪ ሁኔታ ይታወሰኛል። መቼም ያ ከቁንጮው የተንሸራተተ የሶቪየት ስርዓት ለለውጥ መታጨቱ ትልቅ ተሐድሶ ነበር። ዳሩ በመሳሪያነት የተጠቀሙባቸው ሁለት ትላልቅ ዘዴዎች በእርስ በርስ ፍጥ- ፍጥነት ተጋጭተውና ከውጭ በተለቀቀ ሙቀት ተላትመው ውጥኑ ጨረገፈባቸው እንጂ ነገርን ነገር ያመጣዋል አይደል? አካሄድ እንደ ቻይና አበላል እንደ አሜሪካ የሚል እሳቤን ማስገንዘቡም አይከፋ ይሆናል። ልብ ብላችሁ እንደሆን ሁለቱም ሀገሮች ማለትም ቻይናና አሜሪካ ለየግል ብሔራዊ ጥቅማቸውና ዘላቂ ግብ የሚያዋጣቸውን እርምጃ አብዛኛውን ጊዜ በየደረጃው ሳያጠናክሩ አይቀጥሉም። ቻይናዎች አንድ ትልቅ እርምጃ ወደፊት ይራመዱና ከዚያው ላይ ወድረው ሁለገብ ማጠናከሪያ ይሰጡታል። አሜሪካ ደግሞ ሁለገባዊ ጥናትና ቅድመ ዝግጅት አድርጋ ጥቅሟ ባለበት ላይ ያለማወላወል ጉም ትልበታለች። አንዴ ካረፈችበትም ያው ጥርግርግ ነው። የየሀገሮችን እርምጃ ጥሩም መጥፎም ለማለት አይደለም ወንድሜ። ያለ አቅሜ እዚያ ውስጥ ገብቼ አልጓጉጥም። ሰው መሰሏ እንስሳ ወድ አይደለም ለካ ፊት መቀመጫዬን ያለችው። ላስተላልፍ የፈለግኩት ነጥብ ግን ለራስ የሚጠቅምን ነገር ሲያስቡ መውጫንና መከላከያን ግምት ውስጥ አስገብቶ ነው ለማለት ነው። እናም ያ ትውልድ ገናናውን የኢትዮጵያ ታሪክ መረከብና ማስቀጠል ብቻ ሳይሆን እየተጎተተ የመጣውን የዘመናት ሸክም ማራግፎ ጥሎ አዲስ ዘመናዊ ዴሞክራሲያዊ ስርዓት ማዋቀር፣ ፍትህ፣ ርትዕ የሰፈነባትና የዜጎቿ እኩልነት የተረጋገጠባት እውነትም እናት ሀገር ለማድረግና ለማሳመር ነበር። ዳሩ ግን ላዩን ሲቦቅስ እየተፈነከተ የሚወድቀው ጥራጊ የቆመበትን መሬት እንዳያቆሽሽና ማጸዳዳቱ ሌላ ጀርባ ተባሪ አባዜ እንዳያስከትል ለመጠንቀቁ እርግጠኛ አይደለውም። ለዚህ ጉድለት አጥጋቢ መከራከሪያዎች ሊሰጡ እንደሚችሉም እገምታለሁ። ቢያንስ ተመክሮው ከሰው ቤት እንደነበር ሊጠቀስ ይችላል። ላለፈ ክረምት ቤት አይሰራለትም እንበለውና ወደ ቤት እኔ ዛሬ አንዳንድ በሀገር ፍቅር ተቃጠልን የሚሉ ወገኖች ከየአቅጣጫው እየተነሱ በዚያ ትውልድ ላይ ጣፋቸውን ሲቀስሩ እውነታቸውን ከሆነ እጅግ ያስፈሩኛል። የምፈራውም ምን አይነት ኢትዮጵያ እንደሚፈልጉና እንዴትስ ተግባራዊ ሊያደርጉት እንደሚችሉ በውስጣቸው እየኖርኩ ሊረዳኝ አለመቻሌ ነው። ለህዝብ የበላይነት ሲታገል እንደ ቅጠል በመስዋዕትነት የረገፈን ትውልድ ዓይንህን ላፈር ሲሉ ሳዳምጥ በሀገራችን አስደናቂ የታሪክ ምዕራፍ ላይ ህዝብን ያህል ግዙፍ ኃይል ዳር እስከ ዳር ከጎኑ አሰልፎ አመራር የሰጠን ትውልድ ጠላቶቹ በስተውበት ቢዳከም ጨርሰው ሊያጠፉት ለምን ነክሰው እንደያዙት ግልጽ አይደለም። ያ ትውልድ የህዝብ እስትንፋስ ነው። የህዝብ ልብና ኩላሊት የሆነ የህይወቱ ተስፋ ነው። ለተጋድሎ ኢህአፓ በዋናነት ይገለጽበት እንጂ ያ ትውልድ ጊዜውን ተሻምቶ በመሰለው ንቁጣ ሁሉ የተሳተፈ ታሪክ ሰሪ ጀግና ትውልድ ነው። ያ ትውልድ ህዝብ ነው። ህዝብ ደግሞ ታሪክ ሰሪ በመሆኑ በአንደበቱ ያሞገሰውና በልቦናው ሐውልት ያቆመለት የዚያ ትውልድ ስምና ተግባር ሊደመሰስ ፈጽሞ አይቻልም። ታዝባችሁ ከሆነ ከዚያ ትውልድ የተረፉና በማተባቸው ማለት በእምነታቸው ጸንተው ትግሉን የቀጠሉ ክፍሎች ያልመሰላቸውን አቅጣጫ ልክ አይደለም ብለው ሲቃወሙና ድጋፋቸውን ሲነሱ ተቃውሞ የተሰነዘረባቸው ወገኖች እንደ እምቧይ ካብ ይናዳሉ። ለምን? የሚወረወረው ፍላጻ የእውነትና የእምነት ቃል ነውና መቋቋም ስለሚያቀት ነው። እውነትን በዘለቄታ ማሸነፍ አይቻልም። የሚቻል ቢሆን ኖሮ የወያኔ የሌት ተቀን ህልም የአፓን ከምድረ ገጽ የመሰረዝ እጅግ መሰሪ ልፋት ገና ድሮ እውን በሆነ ነበር። ግን አይሆንም፣ አይቻልም። ይልቅስ ወያኔ በዚያ ትውልድ ግርማ ይርዳል፣ ይቃዣል፣ እያስባነነ ያስለፈልፈዋል። ያለ ጥርጥርም መጨረሻ ላይ ይሰባብረዋል። ምን ይተካ ይሆን የሚል ከባድ ጥያቄ አታንሱብኝ። እንዲያው ግን እንደኔ እንደኔ ለአንድ አፍታ የፖለቲካን ቃና አላጥፋውና ሁሉም ትዕግስት ኖሮት የኢትዮጵያ ሕዝብ በወደቁት ሰማዕታት ልጆቹ ስም እስካሁን ድረስ በዋናነት አርማቸውን ይዞ በትግሉ የቀጠለውን ኢህአፓን ቀይ ምንጣፍ አንጥፎና ቄጠማ ጎዝጉዞ በተንኮታኮተው የግፍ ስርዓት ላይ በእልልታ ተቀብሎ እድል ቢሰጠው ደስ ይለኛል። ብትፈልጉ ህልም፣ ምኞት በሉት። ታዲያ እኮ ይህ አይነቱ የልምዣት ነው ህይወቴን ደስ የሚያሰኛት። የዚያ ጀግና ትውልድ አካል በመሆኔ ዘመኔን ተጠቅሜበታለሁ የሚል ደስታ የሚጭርብኝ ዛሬም የዚያ ትውልድ ህልምና ዓላማው ሕያው ሆኖ በአገሬ ሰማይ ላይ አረግርጎ ሲታየኝ ሊዘንብ እየመሰለኝ የተጠሙ ነፍሳት ሲረኩ፣ የተወለጉ እጽዋት ሲለመልሙ፣ ንጹህ የተፈጥሮ ውሃ ሲፈስ እየታየኝ ያቺን ዕለት በጉጉት እጠብቃለሁ። እስቲ በሀገር ውስጥም በውጭም ያላችሁ ወንድሞችና እህቶች እርዱኝና ስለዚያ ንስር ትውልድ እንናገርለት። ቀጣዩ ትውልድ ይማርበት ዘንድ በሌሎች ላይ ጣት ሳንቀስር ስለ እርሱ ብቻ ያየነውን የሰማነውን እንናገር። እየኖሩ ሞትን፣ የዘሩት ከጠፋ ካልሆነ አዲስ ተስፋ መከበሩ ቀርቶ ደርሰው ካዋረዱን ከል ካለበሱን እየኖሩ ሞትን ብቻ ካስመረጡን እየኖርን ለመሞት እንሟገታለን። የክብር ሸማችንን እየተጎናጸፍን እንከፈናለን። ወድቆ መጣል ቢቀር ጥለን እንወድቃለን።
ስንታየው ገብረ ኢየሱስ ከፋሲል ይትባረክ ከጥቂት ዓመታት በፊት በኢሃፓ አባልነቱ ታስሮና ተገርፎ የተረፈ አንድ ሰው በእስር ቤት ሳለ ካስተዋላቸው የዕለት ከዕለት አሰቃቂ ትዕይንቶች አንዱን እንዲህ ሲል አጫውቶን ነበር። ከመካከላችን እውነተኛ ቆራጥነትና ፍርሃት አልባነት ያሳየን የማልረሳው ዕድሜው ቢበዛ ከሀያ የማያልፍ ወጣት ነበር። ከዚያ በፊት ሁለት ሶስት ጊዜ ወስደውት ባልተወለደ አንጀታቸው ደብድበውና አሰቃይተውት ነበር። ግን አልበገር እንዳላቸው ከጠየቁት አንዷንም አልመልስም ብሎ ጭራሹን ሰድቧቸውና ተሳልቆባቸው እንደተመለሰ ሰምተናል። ሁለት ጥርሶቹን አርግፈው ተረከዙን ሰብረው ጀርባውን ሊያዩት በሚቀፍ ሁኔታ ተልትለውት እንኳ የገለጸላቸው አንድም ነገር አልነበረም። ሁላችንም እንወደዋለን። ፍርሃትና መወላወል የሚባል ነገር ስላልፈጠረበት እናደንቀዋለን። ምን አለ እሱ ከተቸረው ወኔ ግማሹን ቢሰጠን እያል እንመኛለን። እሱ ታዲያ እንደዚያ በአካሉ ተጫውተውበት እጅ እግሩ ቆሳስሎ ስቃዩን ያለ ሕክምና በሚያስታምምበት ወቅት ልናጽናናው ስንሞክር ይስቅብን ነበር። ሊገሉት የወሰዱት ቀን እንደማይመለስ እሱም እኛም አውቀነው ነበር። እንደማይተርፍ የገባን ከአውሬዎቹ ሁኔታ ነው። የእስር ቤቱ በር ተከፍቶ የሚፈለጉት ልጆች ስም ተጠርቶ እስከሚወሰዱ ድረስ ደቂቃና ሰኮንዶቹ የሰዓታት ያህል ነበር የሚረዝሙት። ካሁን አሁን የእኛ ስም ይጠራል ብለን በጭንቅ እያንዳንዷን የሰዎቹን ሁኔታ እጅግ በተለየ ትኩረት ነው የምናስተውለው። ለዚህም ይመስለኛል ከሰዎቹ አይኖች፣ ካቋቋማቸው፣ ከድምፃቸውና ፊታቸው ላይ ከምናነባቸው በሌላ ጊዜ ልብ የማንላቸው ረቂቅ ምልክቶች ከተጠሩት መሃል ማንን ገርፈው ደብድበው ሊመልሱና ማንን ሊገሉ እንዳሰቡ መገመት የምንችለው ግምታችንም ብዙ ጊዜ ትክክል ነበር። ስንታየው ገብረ ኢየሱስ ብለው ሲጠሩት ረጋ ብሎ ብድግ አለና በፈገግታ ለቅጽበት ጠሪዎቹን ተመለከታቸው። ከዚያም እያነከሰ ወደ በሩ አመራና ከሰዎቹ ዘንድ ሊደርስ አንድ ሁለት እርምጃ ሲቀረው ወደኛ ዞር ብሎ መፈክር ያሰማ ጀመር። ኢህአፓ ያሸንፋል አለ። መፈክሩን ማንም አልተቀበለውም። አራት የኡዚ አፈሙዞች ከፊታችን ተደግነዋል። አውሬዎቹ በድፍረታችን ተበሳጭተው የጥይት ማዕት ቢያርከፈክፉብንስ ማን ይጠይቃቸዋል? ያሸንፋል ሲል ደገመ፣ ተግሳጽና ቁጣ በተሞላበት ድምፅ። ሀፍረት ተሰማን። ያሸንፋል አል ጥቂቶቻችን የሞት ሞታችንን ያሸንፋል ብሎ ለሶስተኛ ጊዜ ሲደግም ብዙዎቻችን መፈክሩን አስተጋባንለት። ድል የኢህአፓ ነው ስንል ተቀበል ነው። ከነፍሰ ገዳዮቹ ፊት ላይ መገረምና ቁጣ ይነበባል። ትንሽ ድንጋጤ ቢጤም አጋጥሟቸው የማያውቅ ነገር ነበር። ከዚያ ስንታየው ወደ እነሱ ዞር ብሎ እኔን በመግደል ትግላችንን መቀልበስ የምትችሉ መስሏችሁ ነው? ሞኞች፣ አይሳካም። ግደሉኝ፣ ጥይታችሁን ከምንም አልቆጥረውም። አንድ ስንታየውን ብትገሉ ሺህ ስንታየሆች ይተካሉ። ደርግ ሲገረሰስ ግን ወዮላችሁ። እናንተም የኔ ዕጣ ይደርሳችኋል ውሾች ብሎ ሲሰድባቸው ከመካከላቸው አንደኛው ተንደርድሮ በጠመንጃ ሰደፍ ትከሻውን መታው። ስንታየው ተንገዳግዶ ቆመና ከመታው ሰውዬ ፊት ላይ ተፋበት። ወዲያው ተረባርበው ክንዶቹን ጠምዘው ከማጅራቱ ላይ አፈሙዝ ደግነው ወሰዱት። የመጡት ለሱ ብቻ ነበር። እሱን ብቻ ይዘው ሄዱ። ስንታየው አልተመለሰም። ታዲያ የስንታየውን ደፋርነት በገዳዮቹ የጠመንጃ ፈሙዝ ሳይሸበር ለእነርሱ ያሳየውን ንቀትና አልበገር ባይነት ስሰማ እኔ በእሱ ቦታ በሆን ኖሮ ምን አደርግ ነበር ብዬ አስባለሁ። በዚያች የቁርጥ ሰዓት የሚገለጠው ማንነቴ ምን አይነት ይሆን? ሲገረፉ ያልተጠየቁትን ሁሉ ጨምረው ከሚዘላብዱት ነው ተፈጥሮዬ ወይስ እንደ ስንታየው ከቆምኩበት ንቅንቅ የማልል ጽናት ያለኝ ሰው ነኝ? ትክክለኛ ማንነታችንንስ የመጨረሻዋ የሞት የሽረት ፈታኝ ሰዓት ላይ ሳንደርስ ማወቅ ይቻለናል? ማን ነኝ እኔ? አንተስ ማን ነህ? ማንን እኔ እናንተ? የትኛው ነኝ እኔ? ከየት ነው ወገኔ? ነኝ ወይ ክብሩ መኩሪያ ያጋር መታፈሪያ ወይስ መደፈሪያ ባጉል ቀን ማፈሪያ? ነኝ ወይ በፍጥረቴ ቋሚ በጽናቴ ማተበ ጠንካራ ሐሞተ መራራ ለሕያው እምነቴ የማይገደኝ ሞቴ ወይስ ነኝ እንዲያው ሰው ሰውነት ያነሰው ፈላጭ ቆራጭ ነግሶ ምድር ስትሸበር የደም ጅረት ፈሶ ፍጥረት ሲንበረበር የአዳም ልጅ ተጠምዶ ባምባገነን ቀንበር ወዲያ ካድማስ ማዶ ፍትህ ስትቀበር ሰብዕናዬ ዘግጦ ሕሊናዬ ቀልጦ ወኔ ፈርጥጦ ባሳር የምረታ ነኝ ወይ ወደ ማታ በጥይት እሩምታ በቀውጢ ምፈታ እኩይ ተመካሪ በሐሰት መስካሪ ጅራፍ ገርፎ ሲያፏጭ የምክድ እምነቴን የሞት ጥርስ ሲፋጭ የምሸጥ እናቴን። አንተስ ማን ይሉሃል? የት ይመድቡሃል? ነህ ወይ እምነት ትጥቁ ሰብአዊነት ስንቁ ተጋዳይ ለሐቁ በገራፊ እርግጫ በአፈሙዝ ግልምጫ የማትለዘብ ጭንጫ በእግር ከወርች ሲቃ ውስጥ እግርህ ሲነቃ በጉጠት ንክሻ ሲጨፈለቅ ጣትህ በሲጋራ ጥብሻ ሲቃጠል ሀፍረትህ የማይፈሳ ሞትህ የማትበገር ነህ ሙሉ ሌት ተገርፈህ ምለህ ወንድምህን ላሰጥ አሳልፈህ ብትሞት የምትመርጥ ተፈልጠህ ተከትፈህ ከአካል ያከበርከው ጽላትህን አቅፈህ ነህ ወይ የሰው ወዳጅ በፍቅሩ ተገዳጅ ለእውነቱ ተሰዳጅ የአንዲት ደብር ሰጋጅ ወይ ለሁሉ ባዳ ውለታ ቢስ ባንዳ ሲያምኑህ የምትከዳ ኢዮብ ነህ ይሁዳ አልሻም መልስህን አላምንም ቃልህን ያማልን ቀን መሐላ የራስ ግምትህን ጠርጥር አንደበቴን አላውቅም ፍጥረቴን የምጽአት ገበና የጣር ማንነቴን አናውቀውምና ተባይ እንሆን ሰው ያሳር ዘመን መጥቶ ምድሩን ሳያምሰው ዛሬ ባገር ሰላም አይ ሰው ተባብለን ሰውነን ብለን ኖረን እንሂድ ሰውነን ብለን ከዛች ፈታኝ ሰዓት አምላክ ይጠብቀን ይከተት ዕድሜያችን ሳይወጣ ጉዳችን።
አጽምም ይናገራል
እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ መራመድ ባይችልም በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋግዱበት ስሙን ሰነቋቁሮ ይናገራል ጮሆ አደም አጽምም ድምፅ አለው። ነጎድጓድ ነው ድምፁም ይፋጃል አጥንቱ ህዝባዊ ነውና ስረ መሰረቱ። ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋገሩበት ስሙን ከፊት አድርገው በአጽሙ እየማሉ ደፋ ቀና ሲሉ ባህሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮኻል። ሰሚ ጆሮ ካለው አጽምም ይናገራል። እንዲህ ብሎ ይላል መማር መማር እንዲህ ነው ወይ? ደግሞስ መመራመር፣ ታሪክ ማበላሸት፣ ሀቅን ማልኮስኮስ። ዶክተርኩ ዶክተርኩ ማለቱ ምን ይሉታል ደግሞ? አሳልፎ የሰጠን በታኝና እንጃ ገዳይ ተሸክሞ አጽምም ይናገራል። አዎ ይናገራል። እጅና እግራችንን በሰናስል ታስረው በወንዱ ስስብልት ጠርሙስ አንጠልጥለው የሴቷን ስስብልት በመርፌ ቁስ ስበው ፊንጢጣ ገልብጠው በሻማ አቀጣጥለው ጨው ነስንሰውብን ጋዜጣ ጠቅልለው ክብሪት የጫኑብን ናፍጣ አርከፍክፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና እንጃ እጅና ጓንቶ ነው ጠራቢዎተኛ ያፋ ብለው ነው አገር ሽጠን አይደል ወይ በስልጣን ባልገን መሰረታዊ መብት ነው እኮ ጠይቀን። ይህንን ጥያቄ ሕዝቡ በጠቅላላው እንዳነገበው ነው ዛሬም እንደ ትናንት በቁሙ የሚበላው። አጽምም ይናገራል፣ ኡኡ ብሎ ይጮኻል። የሕዝቡን ጥያቄ መሰረታዊውን ምላሽ እስከሚያገኝ ቃል የገባ ነው። የአንድነትን ምቺ የክህደትን ልክፍት የወንበርን ሙጫ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን ፍርሃትን ገለን አንገዛም ብለን ትግሉን በቀጠልን። አሁን አሁን ምን ይሉት ነው እንዲህ ያለ እብደት የማይናድ ቤቴን የማይፈርሳ ጥንሴን ልክፈል ብሎ ማለት ኧረ ምን አይነት ነው? እንዴት አይነት ጡዘ ድካሜን ማቃለል ታሪኬን ማጠብሸት አንድ ሆኜ ሳለ ሁለት ነው ማለት የአንጃዎች ልክፍት የባንዳዎች ስለት ኡኡ ብሎ ይላል ይጮኻል አቻሜ ተሰማ እምብሬሳ ያ መምህር በላይ ብንያም አዳነ ውልጫፎ ብርቱ ማርቆስ አጎስና ተስፋዬ ደበሳ ፋጡማና ኢብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ትርሲት ሙነዬና ሙሉ ጋይምና ይስሐቅ ደብተራው ጸጋዬ ዛናና ኃይሉ እልፍ ሰማዕታት ሁሉም ይጮኻሉ። የገነቡትን ቤት የታሪክ ጥላቸው የእምነታቸው ዋሻ የድል መነሻቸው የኢትዮጵያን ንብረት የደም ሐውልታቸው ድፍልቅልቅ ያለውን ከአጥንት ከሥጋቸው ሲነካ ይጮኻሉ። ያፓ እምነታቸው ያፓ ቤታቸው ትናንትም ነበሩ ዛሬንም ጨምሮ ሁሌም ለዘላለም ያፓን ከነሱ የሚነጥል የለም። አጽምም ይናገራል። ይህ አንጃ ግራንጃ ከፋሽስት ጎን ሆኖ አጨብጫቢ ነበር። ጠቁሞ ያስገደለኝ ያለበሰኝ አፈር ምን ነው ባይነካካኝ ምን አለ ቢተወኝ አንተን ብያለ አልኩት አፈሩ አልከበደኝ። ይህ አንጃ በታኝ በአውሮፓ አሜሪካ ቦታ እንዳጣች ዶሮ ዞሮ እያስካካ የክህደቱ ጥልቀት የተንኮሉ መርሻ ዴ ከፊት ለጥፎ አጥሜን ለእጅ መንሻ ግማሽ ደርዘን ዶክተር ክፍሉ ሰብስቦ ደኮ ይዶልታል ታሪክን ረብርቡ። እናም አጽምም ይናገራሉ ብሎ ይጮኻል። ታጋይ ከድሉ በስተቀር ሌላ ዋስትና ያለው አልያም የዕድሜ ገደብ ምን አለ ብትተውኝ ምን አለ ባትመክም ማፍረስ ባይቃጣችሁ ብትገዙ አለ ምን አለ ብትሆኝ ብቀመጥ አርፌ ልትወግን ባትቃጡ በነ ዶክተር ዜሮ የክብደቱን መርፌ በደሜና ባጥሜ የገነባሁትን የትግልን ሀሁ የተማርኩበትን አካሌን ጓዶቼን የቀበርኩበትን የሀፓ ሐውልትን ተውት እባካችሁ፣ አጽም ይናገራል ከሰማ ጆሯችሁ። እነ ዶክተር ሆኑ እነ ዶክተር ዜሮ ስልጣን ለቃቃሚ፣ እባካችሁ ተውኝ፣ አጽም ይናገራል ከተገኘ ሰሚ። አዎ አጽምም ይናገራል። እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ ወዲያ ወዲህ ባይልም በስሙ ሲቀለድ ታሪኩን ሲያበላሹት ይናገራል። አጽምም ሲነጋግሩበት ስሙን ተነቋቁረው ይናገራል። ጮሁ አጽምም ድምፅ አለው። አዎ አጽምም ይናገራል።
የቆሰልንበቱ የደማንበቱ ቆሻሻ ግን ካልሲ የጎረስንበቱ አጣና ጉማሬው ጩቤና ጉጠቱ ወፌ ላላ ስቃይ መከራ እንግልቱ መራር የሞት ጽዋ የጨለጥንበቱ እሱ ነው ሀብታችን ኢሕአሠን ኢሕአፓን ያገኘንበቱ ኢሃ ወሌያችንን እነኛን ቆራጦች የፈጠርንበቱ ይላሉ ኢህአፓዎች ቃሉም አይታበል ይስማልኝ ሁሉም ሰው ልብ ያለው ልብ ይበል። እውነት ነው ያልነበሩበትን ነበርን ባይ ጣፊ ሐሳዌ መሲሐን አስመሳይ ቀጣፊ በኢህአፓዎች ስም ተገዥ ተለጣፊ ፖለቲካን ከጫፍ ከላይ ላይ ቀርጣፊ መሰረት የለሾች የውሃ ላይ ኩበት ትግልን አናጣፊ አንጀኞች ናቸው ቁንጽል አገር አጥፊ የታሪክ ስምና አርማ ማዕረግ ሰርቀው ጠፊ ሄጭ የሀፓ ጥዩፍ ነው ቆሻሻን አይወድም ሲሸተው ያማዋል ግም ሰፈር አይሄድም አዎ ግም ሰፈር የሚሄድ ወዳደርና እንጃ ባንዳና ልክስክስ ያምባገነን ቅንጃ ከኦነግ ከሸኔ ካብን ወዳት ካንጃ ተዋት ጠይቁኝ አዴፓ ጅማት ነው ብልጽግና ቋንጃ እኮ እግር ከወርች አስረው የሚያደባየዋችሁ ጨካኝ አረመኔ ሹም እያሉላችሁ ምን ነው ወሃፓ ምን ነው በጭቁኑ ተከፈታፋችሁ እስኪ ቅድሚያ ይጽዳ ትውከት ቅርሻታችሁ አዎ መዳረሻው ጠፍቶት የሚቃዥላችሁ አገር አጥፊው ቄሮ መንጋ እያለላችሁ ለምን በኢህአፓ ለምን በኢህአሰ ትላገጋላችሁ? ኧረ ደሜ ጠጣ ጭራቅ አለላችሁ። እሱን አንድ በሉት ኢህአፓ ምን አለ ተዉት እባካችሁ። ንጹህ የሰው ደም ባልጸዳው እጃችሁ ጽፋችሁ ስትከፍሱት በኮ ያምሯችሁ ግዑዝ አካል እንጂ ሌላ እንደሌላችሁ ኢህአፓ ብዙ ቀን አይቶ ታዘባችሁ። የሚያደርገው ያጣም ከቶ ዝም አላችሁ። አዎ እርሶ ጋሼ ጦቢያ የበላይ ንጉሥ ዶክተርዬ አካም ከመይ ከመይ ከመይ ያገርና አደይ ወላድተይ እስኪ መልሱልኝ ኢትዮጵያ የታለይ ባንዳ ተቀምጦ አርበኛን መነዝነዝ የሞተን ረስቶ ያልሞተን መገነዝ የመታመም ይሁን ወይም የመደነዝ ኧረ አንዱን ይንገሩኝ። በሚያምታታ ነገር ከቶ አያደናግሩኝ። ኢህአፓ ሞተ እንጂ መስዋዕት ገበረ፣ መጥፎ ታሪክ ሰርቶ ስሙን አልቀበረ። እንዴታ ከበርቴን ገፍትሮ ጭፈኛን ያቀፈው የላባደር መሪ ኢህአፓችን ለፊው ሌሎች እንዲኖሩ ለሌሎቹ ሞቶ ቅድሚያ ተሰዋ እንጂ የእርሱን ሕይወት ትቶ የህዝብ ሀብት አልነካ አልበላ ቀምቶ አዎ በልቶ ጠግቦ አልተፋ ድሃ አልመዘበረ ይልቅስ በትግሉ በማይሞት ተግባሩ በሕያው ምግባሩ ስሙን አከበረ በህብር ቀለሙ ደም አፍሶ ጻፈ የአባቶችን ገድል በጽናት ዘከረ። ታዲያ በምን አበሳው ነው? በምንስ መከራው አፉን ባልጠረገ ባለጌ መሃይም ኢህአፓ የሚጠራው? ኢህአፓ ገንጣ አይደል ደም አፍሶ አልጠጣ፣ በእጁ ሜንጫ ያዘ አገር ሸጦ አልመጣ። የእናት አገር ክብር ዳር ድንበር ይከበር፣ ፍትህ ይስፈን ለጭቁን አይመዝበር። እንዴት እርስዎና ተከታዮችዎ ሌት ቀን እረፍት አጡ እንቅልፍ ነሳው? እባክዎን ተዉ ኢህአፓን በክፉ ማንሳት ይቅርቦ፣ ትርፉ ትዝብት ነው አይጠቅምም ለእርሶ። አራት ኪሎ አልመጣ እርሶንም አልጠራ፣ ወንበር አልጠየቀ ዙፋን አልተጋራ። ታዲያ እስከ መቼ ነው ሆነው ባላጋራ አገር የሚገዙት የግራ ወንጋራ? ኧረ ምን ዕዳ ነው ግራ አጋቢው በዝቶ ሕዝብ እየዋዠቀ አቋሙን ረስቶ እየወላለቀ እኛ ተቸጋሪ እናንተ ተደሳች ሆነናል ዘንድሮ የኛ ልብ ወላቂ የእናንተ ደግሞ አሳች። አብን ሆነ ትህነግ ኦነግ ሆነ ኦዴፓ ሻዕቢያም ሆነ ኦነግ ኢዜማ አዴፓ ጠቅላይ ፊታውራሪ ራስ ብልጽግና ከዝንጀሮ ቆንጆ ጦጣ ተብገንግና እኔን እኔን አለች አይሄ ብልግና።
ጉድና የእንክርዳድ ጠላ አይጣል አይጣል ይሏል አበው የአህያ በሽታ አያድርስ ነገር ወይም አይበጣ አይጣል ቃሉ ያንሳል በዘመኑ ድርጊያ ሰው ከእንስሳ ብሶ ሳይጠሉት ሳይልኩት ሳይፈለግ ደርሶ ምን ልጫን እያለ ካፈር ሲንደባለል ለሆዱ ገፈራ ለጭብጡ በሶ በወቅት የቀን ቀመር ጊዜ ተረማምዶ ሊባል ዘመን ጠባ በየውሃ አበባዬ የተስፋ መታዝኖ መስከረም ሲጠጋ ወትሮም ልማዱ ነው ባንዳና ወስላታ ሰልፍ እያፈረሰ ሀገር እያፍታታ ማደግደግ መስገዱ እርቃን መጎንበሱ ከገዢዎች ግብር ለመቁረስ ገበታ በተለይ ዘንድሮ ጉድ የክህደት ዘመን አይገጥሞ ተጋጥሞ ከእንክርዳድ ጠላ ገና ዳሱ ሳይቆም ፍሬዳው ሳይጣል ሳይሞረድ ቢላ ዠማው ተቆየ ነው ጥንብራው እስኪዞር ትፍ ሳይል በዋጠው የዲስኩር አተላ አለቃና ምንዝር ምሁርና ለሌ ገዳይና ሙቱ አልቃሽና ዝማሪ ገንጣይና አንጃው ደብተራና ገልቱ በአንድ እያወረዱ ንሴብሖ ወረብ እስክስታ እየመቱ ሆታ ዋህዷቸው ቢተኮስ አይሰሙም አውቀው እንደተኙ ቢሰሙም አይነቁም። የዘመኑ ቅሉጥ ለታይታ ሆነና ለወግ ማዕረግ ስሱ ከርሳሙ ዘመናዊ ክራቫታ ሳሪ ሱፍ ገበርዲን ልብሱ ያንደበቱ መፍጃ ጥቅም የነፍሱ ቃል ክህደት እስትንፋሱ አያዝም ያለ የእባብ ለማዳ በሰዎች ሲስከቶ ሲላላት አየነው ከኮብራ ተሻሽቶ ዘንዶ ጎሬ ገብቶ ይመጣል ይሉናል የጽድቋንም መንግስት አንድም በወጥቦታ አንድም በተማልዶ የወያኔዎች ልብ ዲሞክራሲ ሲቸር በልመና ራርቶ በምለላ ረዶ መደመር በሚሰኝ አዚማም ቃል ታስሮ በፍቅር ይቅርታ ሃይማኖትን ታኮ በነሲብ ይሾራል የጅል ፖለቲካ በፊት በር ተረግጦ ወንጀል አባዱራ እስኪዘራ ነፍሱን ሲደበቅ ከይታ ታምራት ጀበሳ ዘርፈጁ ጁነዲን በፊት በር ይዘልቃል ጭሩምባ እያስነፋ አታሞ እያስመታ ከዚህ ጫፍ ወዲያኛው መልህቅ ያጣሽ መርከብ አገር ስትላጋ በትርምስ መዓት ትግል መርህ ሲያጣ ሰላም ስትናጋ ይመቻል እንዲሉ ግርግር ለሌባ ነፋስ በሌለበት አቧራ አስነስቶ አክቲቪስት የሚሰኝ ለገዛ ራስ ሜዳይ በእውቅ አሰርቶ የዘመኑ ጮሌ ስራ ጠሉ ሙና ወያኔን አጽድቆ ህዝብን በቁም ክዶ የእጅ አዙር ንግድ ይዟል ከእናቶች መቀነት ነዋ አስፈትቶ ሙዳ አስከፍቶ ፍጹም ተዘንግቷል ሀገር ሀቅ እምነቱ ለመብት ለነጻነት እንዲባይ ተጋድሎ ኢትዮጵያዊ እውነቱ ደምቆ ሀቀጥሏል በለጋነት እድሜ በየአደባባዩ በግፈት የፈሰሰው ተጥሷል አደራው በጣር ጭንቁ ቅጽበት ጀግና የተነፈሰው የዓላማው ግርማ በቀለማት ሕብር የታሰረበቱ ሳያዘም ሰንደቁ ከጠረፍ ጠረፍ በአንድ ያሳሰረን ታሪክና ባህል ሳይዘረፍ ወርቁ ተነስ የአገሬ ሰው ድንጋሬው ይቁም ድንዛዜው ያብቃ ለአዲስ ስርዓት ስጋ ካንተ ወዲያ የለም ከጥንት ከጠዋቱ ለኢትዮጵያ እናት መድህን ዋስ ጠበቃ
አልበዛም ወይ መታዘዙ ተቀበሉ አልበዛም ወይ ግድ ማጣት ኃላፊነትን መሸከም
ጨፍሩብን እንጂ እንዴ! ኧረ ጨፍሩብን! የስንቷን አትፈርሶ ሆዱ ተወድሶ የእያንዳንዳችን ቤት ተሞልቶ በለቅሶ የአማራ ኦሮሞ፣ የጋምቤላ ውጋዴው፣ የአፋር ሀዲያ፣ የሙርሲ ሶማሌው፣ የሌላም የሌላም እናት ጥቁር ለብሳ ኢትዮጵያ ሀገራችን በእናንተ ጭካኔ በንጹሐኖች ደም ከርፍታ በስሳ ጨፍሩብን እንጂ ምክንያት ደርድራችሁ የህዝባችን ደም እየጨለጣችሁ እኔ እናንተን አያርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ በኢትዮጵያችን ምድር ጠዋት ወጥቶ ማታ ከሚመለሱ ሲሰነባበቱ ህፃናት፣ ወጣቱ፣ ደግሞም አዛውንቱ ወያኔ ከመባል አምላክ ይጠብቀን ሆኗል ምርቃቱ። ጨፍሩብን ኧረ እናንተ ወያኔ ታስ የግፈኞች ቁንጮ የገዢ ባለጌ የሙስና ዋሻ መረን ለቀቅ ዋልጌ እንደናንተ ጨካኝ ባለንበት ዓለም ከያኔት ሚዝና ሙሶሎኒ ስለር አኳያችሁ የለም። ሰው እንደ ቲማቲም ስትጨፈልቁ እምብኝ ያለን ሁላ በቁሙ ስታንቁ ነፍስ እንደ ሙዝ ልጣሽ ስታሽቀነጥሩ ሞትን ተላምን ሬሳንም መቁጠሩ እናንተን አያርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ አዎ አዎ እኛን አለቅሳለን እናንተ ጨፍሩ ግድ የለም ጨፍሩ ደረብረብ አርጋችሁ የህዝባችንን ደም እየጨለጣችሁ እኛ እስከምናውቀው በኢትዮጵያዊ ወግ በኢትዮጵያዊ ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብስ ሰርግም ይሰረዛል ጎረቤትም ቢሆን ጎረቤቱ ሲያዝር መጨፈር አቁሞ ይዞ ይሄዳል እዝን ይሄን የነበረ እናንተም በአስራ አንዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሳ ወይ መዓልቲ አስራ ሁለት ሰዓት ከሞላ በኋላ ማሩ መቼ ያድናል መደርደር መሃላ እኮ ጨፍሩበት ምናችሁ ተጎዳ እነ ሙልጣስ ሽምባሽ ካራቢኔሮች የባንዳ ልጅ ባንዳ ነፃነት የጠማው ፍትህ የተራበው ቆመጡን ጨብጦ ምላጩን የሳበው ብድር ያስከፍላል ለበላችሁ ነፍሳት ማወራረድ አለ አሊያም ማጣት የሚያን ንጹሐን ደም በእናንተ የፈሰሰው በአራቱም ማዕዘን ምድሯን ያለበሰው አዎ የምታጣጡበት ዋጋ ክፍያ አለው እናንተን ያርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ የሕዝባችንን ደም የምታጠሩበት ክርፋቱ ሲነሳ ሊፋቅ የማይችለው የታሪክ ጠባሳ የምትከፍሉት ዋጋ አለው ልዩ አበሳ ከአልኮል በበለጠ በደም የሰከረ መች ይገላገላል ነፍሱን ካልገበረ በጭራሽ የማይሆን በብር ቆጠራ ሲጨልምባችሁ እኛ ጋር ሲበራ እስከዚያው ጨፍሩ ላሎዬ ዳንስራ እናንተን አርገኘ ቀንና ሰዓቱ ተገጣጥሞ ሲገኝ የህዝብ ደም አለ በወያኔ እሳትና በደጋፊዎቹ በግፍ የፈሰሰ መከፈል ያለበት ከእያንዳንዳቸው ላይ የተቀለ ኧረ የህዝብ ንብረት አለ ወያኔ እሳትና አጫፋሪዎቹ በግፍ የነጠቁት ሳይውል ሳያድር ቶሎ የሚመልሱ እናማ ወኛና ልብሳለን እናንተ ጨፍሩ ግድ የለም ጨፍሩ ደረብረባ አርጋችሁ የህዝባችን ደም እየጨለጣችሁ እኛ እስከምናውቀው በኢትዮጵያ ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ቁር ስትለብስ ሰርግ የሚሰረዝ እኮ ጨፍሩበት ምናችሁ ተጎዳ እነ ምንጣት ሽምባሽ ካራ ቢኔሮች የባንዳ ልጅ ባንዳ ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈሩን አቁሞ ይሄዳል ይዞዝን ይሄን የነበረ እናንተም በአስራ አንዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሳት ወይም አንፊ አስራ ሁለት ሰዓት ከሞላ በኋላ ማሩ መቼ ያድናል መደርደር መሐላ እናንተን አያርገኝ ዋይ እናንተን አያርገኝ ቀንና ሰዓቱ ተገጣጥሞ አዎ እናንተ ፍጹም አያርገኝ ቀንና ሰዓቱ ተገጣጥሞ እኮ ጨፍሩ እንጂ
ለምን አይጨፍሩ? ለምን አይጨፍሩ? ወገኑን ሲገሉት ወገኑ ካልከፋው ለምን አይጨፍሩ እስኪሰበር ጣራው? የተማታት ድምፅ ፍትህን ሲጣራ ሰሚ ካላገኘ እልህን ካልሰራ ነፃነት ስንራብ ከጠገብጥ መከራ ለምን አይጨፍሩ አይዘሉ እስከ ጣራ? ወገኑ ካልከፋው ወገን ሲመስሩ ይጨፍራሉ እንጂ ለምን አይጨፍሩ? ወገኑን ሲገሉት ወገኑ ካልከፋው ጥቃቱ ተሰምቶት ወኔው ካልነዘረው የእኛ ሞት ለነፍሱ ሰርግና ምላሽ ነው። ከገረገር አልፎ ከቤተ ክርስቲያን ገብቶ ሽጉጥ ከገደለ መስቀልን ተክቶ አይነሳባቸው ለምን አዶ ከሬው ያመታት ደም ግብሩን አሁንም ጠጥቶ ከገረገር አልፎ ከመስጊድ ውስጥ ገብቶ ሽጉጥ ከገደለ ቁርአንን ከክቶ አይነሳባቸው ለምን አዶ ከሬው ያመታት ደም ግብሩን አሁንም ጠጥቶ ለሆዴ እኖራለሁ በአእምሮዬ ፈንታ እናንት ሰውነቴን እኔ እንጀራ ልብላ በሚል ሂሳብ ቀመር ዕድሜ ከተፈላ ለምን አይጨፍሩ? የድንቅነሽን ዘር በቋንቋ ሸንሽነው የእናትን ዘር በአባት ወይንም የአባትን በእናት አሰርዘው አንዱን ከአንዱ ጋራ በተቃርኖ አቧል ነው እኛኑ በእኛኑ ስንገድላቸው ለምን አይጨፍሩ? እኛ ቤት ቀንጎሎ እነሱ ዘንተፎ እየሞላላቸው ሃይማኖት ሲረክስ ወሰን እንደ ዳቦ ዳር ድንበር ሲቆረጥ የአገር ህልውና ሞገሷ ሲገሰስ የአገር ቤዛዎች ደም እንደ ውሃ ሲፈስ ወገን በወገን ላይ በሬሳው ሲደንስ ይሄ ካላስቆጣ እምቢን ካላጫረ የደም ስርን በልህ ካላስገታተረ ህዝቡን በመባረክ ፈውሰው ሊያሽሩ መስቀል ካልገዘተ ካልወጣ ሙዜሩ ይጨፍራሉ እንጂ ለምን አይጨፍሩ? ለምን ምክንያትን መጠየቅን ትቶ ቄሱ ከተሳነው በጎቹን መጠበቅ ተኩላ አስበልቶ ሼሁ ከተሳነው በጎቹን መጠበቅ ተኩላ አስበልቶ ሁሌ ካስጨረሰ ጠዋት ማታ ፈትቶ በደባህር ሲዋኝ ለምን አይጨፍሩ ዛራቸው ተነስቶ መንገድ አደር ሲሆን ወላጅ ተፈናቅሎ በብርድ ሲጠበስ በሐሩር ተቃጥሎ ቢላ የሰራበት ቦታውን ተመርቶ ከወያኔ ጋር ተፈንቃይ ተዋቶ ልጅ እየጨፈረ ልቅሶውን ሳልሰማው ከነሱ ጋብሮ ለምን አይጨፍሩ አይመቱ ከበሮ የወላጆቻቸው የአይንስስት ጮርቃዎች ሲረግፉ ወጣቶች እምቦቃቅላዎች ስንት እናት አባቶች ጎልማሳ አዛውንቶች በሀገራችን ሜዳ ዱር ሜዳ ፈፋዎች በየጉራንጉሩ በገጠር ከተሞች በሰው በላው አውሬ ባጋዚ ሲበሉ ወገን ካላመመው ሲመተር አካሉ ለምን አይጨፍሩ አወይ ላሊ አይሉ የወገኖቹ አጥንት እንደ ጌሾ ረግፎ የወገኖቹ ደም እንደ ውሃ ፈሶ ዳር እስከ ዳር በአገር ካፈር ተለውሶ የተገኘው ውስኪ የተገኘው ጮማ በየድግሳቸው ቀርቦለት ሲጋበዝ ከሆነም ያገሳ ሳይመራው ከቀረ ብሶበት ተኮሶ ደሞት ካጣጣመው ከሆነ ልውሶ ጠግቦ ከተመቸው ወገን እርሞን በልቶ ለምን አይጨፍሩ ከልጅ ጋር ላባት ሞት ቀያሪው ካበዛ ሆድን በነጻነት ሲመቱን ሲረግጡን በጥፊ በእርግጫ ሲሰድቡን ሲልጡን ይዘው በግልምጫ ወኔያችንን ይዘው በጥቅም ቁንጥጫ በፍርሃት ቁንጥጫ ሲረማመዱብን ሆነን መወጣጫ አይደለም መሰንዘር መቆጣትን ቀርቶ መልሳችን ከሆነ መዳራት ተነጥፎ የሰውነት ክብርን ለሽልጦ ሽጦ እኛ ጋር ቀን ሲጎል እነሱ ዘንድ ሞልቶ አገሩን ሲገዛ የደፋር ደንቆሮ አዋቂው ከተኛ በፍርሃት ተቸንክሮ አጋሰስ ከሆነ ሆዱን ሊሞላ አድሮ የወገኑን ስጋ መትሮ አስመትሮ ለምን አይጨፍሩ አይመቱ ከበሮ ለምን አይጨፍሩ አይመቱ ከበሮ ይጨፍራሉ እንጂ ጣራ እስኪነቃነቅ ህዝቡ የለበሰው እኛ የለበስነው የሐዘን ከል ማቅ ዳግመኛ ላይመጣ ለሁልየም ሲወልቅ ጊዜው ይደርስና አንድ ቀን እስኪወድቅ አዎ የፍራትን ቆፈን ደፍረው ያሸነፉት ሰንደቅ ቅብብሉን ዛሬም ያስቀጠሉት በነሱ ተገድለው አሁን የሚሰዉት ተማታቱ ሞተው በደም የሚዋዡት ያፈሩ አፈር ሆነው በመስክ የሚተክሉት ውቡ ጽጌረዳ የአገራችንን ምድር ሞልቶ ሲፈካበት ኢትዮጵያን አስቧት ደምቃም እናይበት አይቀርም መምጣቱ ነገ የምንስቅበት ይህ ነው እምነታችን ተስፋ የማንቆርጥበት